ሄሎ ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው?
ጤና ይስጥልኝ ማለት ነው።
አብሮ ይስጥልኝ ምን ልርዳው?
አይ ትላንት መጥቼ እዛ agent ወኪል ወስጄ ነበርና እሺ ፋይናንስ ይከፍቱልሃል እዛው account ኡን ብለውኝ ወደዚህ ምናምን?
መጥቼ ነው። በቃ የ account ኡን እዛው በቃ እነሱ ይከፍቱልሃል ከፋይናንስ ጋር ትጨርሳለህ ብለውኝ ነበር።
ምን አሉኝ?
ከፋይናንስ ጋር ትጨርሳለህ ብለውኝ ነበር።
አዎ አዎ አዎ እና ማን እንደማገኝ ነው እኮ አሁን እሺ፣ ፋይናንስ ላይ ስልክ ቁጥር ልስጦት እና የፋይናንስ አዎ እንደሱም ይቻላል እና sample ደግሞ የ banner sample ም እንሰጣለን ብለውኝ ነበር። ወደታች ወደ ሀረር ስለሚሄድ እዚሁ አሰርቼ ለመሄድ ፈልጌ ነው።
እኮ በቃ እነሱን ያናግራቸውና ልክ እንደጨረሱ እንትኑን ቴሌግራም ላይ እንልክሎታለን banner ኡን አይሻልም?
okay እሺ። እና አሁን መላካችን ወይስ እሱን እያሰራው እነሱን አናግራቸዋለሁ።
እሺ አንዴ ስልካቸውን ያዝ እሺ አዎ። እሺ እሺ።
ዜሮ አስራ አንድ
እም፣ ዜሮ አስራ አንድ አምስት አምስት ሀምሳ ስምንት ሀምሳ ስምንት ዘጠና ዘጠኝ ዘጠና ዘጠኝ ስልሳ አንድ ስልሳ አንድ አዎ እሺ እሺ።
እሺ ቆይ እንትኑን ቆይ አዎ።
አንድ መስመር ላይ ጠብቁኝ እሺ እሺ።
ሄሎ ሌላ በቃ ጨርስና አሳውቀንና እንልክልሃለን
ምኑን ልጨርስና ከፋይናንስ ጋር ያለውን ነገር ስትጨርስ እነሱ እ።
ያሳውቁናል ከዛ እንልክልሃለን
እንደዛ ነው?
አዎ አዎ እሺ እሺ መልካም ቀን እሺ።